ሄሎ ሄሎ ሰላም ሰላም ጤና ይስጥልኝ።
ሰላም ነው።
ሰላም እንዴት ነህ?
እንዴት ነው?
አለን
ትናንትም ደውዬ ነበር እና መልሼ እደውላለሁ አሳውቃለሁ ብለኸኝ ነበር። ከአንበር ደብረ ማርቆስ ነው የምደውል።
ስም ማን ልበል?
ጌታቸው አመልክቼ ሰንብቻለሁ።
ጌታቸው አዎ
ጌታቸው እምቢ አለው።
አዎ አዎ ምንድን ነው ይህን የዚህ የሞ- የ mortality ን ጉዳይ አ- አሳውቀናል። ትንሽ ጊዜ አዎ።
ይወስዳል እንደምታውቀው mortality compensation ትንሽ ጊዜ ይወስዳል። እሱን እ።
አሁን እያዩት ነው እዚህ ቢሮ ያሉ ሰዎች። እኔ በየጊዜው inform እያረኳቸው ነው፣ check እህ።
እያረጉት ነው። መጨረሻ ላይ ውሳኔያቸውን እኔ አሳውቃለሁ፣ እደውልልሃለሁ፣ አሳውቃለሁ።
አ፣ ለእኛ ተወካይ ለጋሽ ዳምጥም እንትን ያለው የለም።
አዎ እዚህ check እየተደረገ ነው፣ ከ- በ- በ- በላይ አካላት check እየተደረገ ነው።
ነው አይደለ?
አዎ
አሁን ዛሬ እኮ እንትን ደረሰኝ ብሎኝ ነው እዛው አብረን ያመለከት ነው እዛው አንድ ላይ ነበር። ዶሮም መጥቶ የነበር የንጉሴ ከየጁቤ
ንጉሴ እ
እ፣ እና ዛሬ ውሳኔው ተነግሮኛል ብሎ ደውሎልኝ ነው እንኳ
ገና ነው። አይ ገና ነው፣ የእሱም ገና ነው። እ፣ check እየተደረገ ነው።
ነው አይደለ?
አዎ
እሺ። እና ዞሮ አሁን ዝም ብዬ እኔ ቁጭ ልበል እንዴ?
አዎ፣ እኔ ውሳኔውን የመጨረሻ ውሳኔውን ደውዬ አሳውቃለሁኝ ነው።
እሺ እሺ።
እሺ